ጤና ይስጥልኝ ቴስ የጥሪ ማዕከል ባኮ ምን ልርዳው?
ሰላም ነው?
ሄሎ።
ጤና ይስጥልኝ። ሄሎ ሄሎ ሄለው ሄሎ ሄሎ ሄለው ይሰማል?
ይሰማል ይሰማል።
ሄለው ሄሎ ሄሎ ምን ይሰማል?
ሄለው ሄሎ ሄሎ ይሰማል ይሰማል።
ሄለው
ሄሎ ሄለው ይሰማታል?
አዎ ይሰማኛል።
ሄለው በሁለት ስልክ ምንድን ነው ከራሳቸው ነው ማለት ነው ችግሩ። ሄሎ
ሄለው
ሄሎ አይሰማም?
ሄለው ይሰማታል?